ትበልጽግ ምድሩ ለኢትዮጵያ ለእናት አገሩ ሁሉም ቢስራ ትለምልም ምድሩ ተራራና ሜዳው አረንጓዴ ይልበስ በምርት ውጤታችን ምድራችን ትታደል ወንዞች ገደቡ ይዋሉ ለልማት ብዙ ዓመት ፈሰዋል ያለ ምንም ምክንያት እውቀትና ገንዘብ የህዝብ ጉልበት ኃይላቸው ተባብሮ ሆነው በአንድነት ይነሱ ለስራ አገር ያበልጽጉ የልማት አውታሮች በሰፊው ይዘርጉ ሰላም ይውረድ ነገር ይብረድ እንስማማ እንዋደድ ከኢትዮጵያችን የሚወገድ ለኢትዮጵያ ለእናት አገሩ ሁሉም ምስራት ለምለም ምድሩ ለኢትዮጵያ ለእናት አገሩ ሁሉም ምስራት በልጽግ ምድሩ በስልጣን በባለ ጉቦና ስርቆት ድህነት በሽታ ስራ ፈትነት የአገርን ግፋት ነው እንዋጋው ታጥቀን ጨለማውን ገፈን እናምጣ ብሩህ ቀን ከስደት ይመለስ ኢትዮጵያዊ ዜጋ መንግስትም ለሰላም እጆቹን ይዘርጋ ፍጹም ሳያጨልም የህዝቦቹን ተስፋ እርቀ ሰላም ያውርድ ቂም በቀልን ያጥፋ ሰላም ይውረድ ነገር ይብረድ እንስማማ እንዋደድ ከኢትዮጵያችን የሚወገድ ለኢትዮጵያ ለእናት አገሩ ሁሉም ይስራት ለምለም ምድሩ ለኢትዮጵያ ለእናት አገሩ ሁሉም ይስራት በልጽግ ምድሩ የጦር መሳሪያዎች ቀልተው ተቀጥቅጠው ወደ ማምረቻነት ሁሉም ተለውጠ ይዋሉ ለልማት ለሀገር እድገት ኢትዮጵያችን ትሁን የዳቦ ቅርጫት አባይና ጣናን ጥቅም ላይ አውለን ሰራተኛ ህዝቦች አምራች ዜጋ ሆነን ስሟን እናስጠራው በህብረት ክንዳችን በእርሻ በኢንዱስትሪ ትበልጽግ ምድራችን ሰላም ይውረድ ነገር ይብረድ